Pardon?
Hello?
አቤት
ከቴሌ ወረዶች አፓርጌ ነበርና አጋጣሚ ተሳስቼ ማለት ነው። ምንድን ነው መመለስ ይችላል?
እሺ ምናለ
ቴብር እዚህ ወደ ቤስት አስገባው ብዬ ወደ በቻፓ ገብቶብኝ
ምን ገ- ወጪ ሲያደርጉ ነው
ገቢ ገቢ አዎ ወጪ
እ እ ቆይ ደ- ወ- ወደ ምን ወጪ፣ ወጪ።
ድርጅት? ወደ ምን ድርጅት ወደ Best Betting ከ Best Bet ወጪ እያደረጉ አይደለም ከኔ ቴሌ ብር ወደ Best ላደርግ ብዬ ማለት ነው።
አልገባሎትም አዎ እና ሁለት መቶ ብር ነው በቻፓ ገብቶብኝ በቻፓ ከቴሌ ብር ግን ቆርጦታል አዎ message ኡ አለዎት ቴሌ ብር ሲቆርጥ የላከለት message
አይ ደውዬላቸው ነበር። አሁን message አልገባም እና በቻፓ ነው የገባሉኝ።
አይ no no እኮ message ያስፈልጋል ወደ ቻፓን ቢገባ እኮ በቴሌ ብር በኩል ነው አይደለም
አዎ ስለዛ ከቴሌ ብር የሚላክ መቁረጡን የሚያሳይ message ያስፈልገናል እኛ ጋር ለማረጋገጥ እሱን ለእኛ በሌላ ስልክ ልስጦትና በእሱ ቴሌግራም ይላኩልኝ ከዛ check አደርጋለሁ አይ በ CBE ነበር እኮ የላኩት መጀመሪያ ላይ በ CBE ልኬው ወደ ቻፓ ነው የገባለች።
no እኮ እኛ የምንፈልገው አሁን ም- እስቲ ቆይ ስልክ ቁጥሮትን ንገሩኝ አስራ ስምንት አስራ ስምንት ዜሮ ዘጠኝ አስራ ስምንት አስራ ስምንት እሺ
አስራ አምስት ሰባ ሰባት
በዚህ ቁጥር እኛ ጋር ገቢ የሆነ ነገር የለም ወጪ የሆነውን ደግሞ ስናየው አዎ ወጪም የሆነ የለም ወደ ቻፓ የገባም የወጣም የለም በዚህ ስልክ
አይ በዛ ነው የገባ ምናምን ብለው አይነት ቴሌብሮች
አይ በፍጹም አይደለም እሺ እናመሰግናለን